ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን ሲሳይ
እ?
ሲሳይ ሲሳይ አ፣ ነው?
ነኝ አ፣ እሺ፣ ከገበያ ኤክስ ነበር የምደውልልዎት።
ከየት ከገበያ ኤክስ
ገበያ ኤክስ አ እሺ ከዚህ በፊት ካስታወሱ በእኛ የሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና customer እያጣሁት ስለሆነ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር።
አ፣ ምንም ብዬ ተገበያየንበትም ማለት እሱ እም።
አንተ የተባለ- ለገኩ- የት አካባቢ ነበር ሱቁት ያለ?
ጎፋ ገብሬ
አ፣ የኮንስትራክሽን ነበረ፣ የስፔር ፓርት እቃዎች ነበር፣ አይ ስፔር ፓርት ነው ስፔር ፓርቶች ነበር።
ስፔር ፓርት ነበር ያን ተመዘገብኩኝ እንጂ ምንም እየተገበያየበት ማለት በቃ እንዴት በስልኮ መገበያየት እንዳለቦት እንዲያሳዩት ሰውን ልክሎታለን። ሌላ ማንኛውም ጥያቄ ካሉ ደግሞ በሰማንያ አንድ ሰባ ሰባት ላይ ይደውሉና ይጠይቁን።
ነው ሰባ ሰባት እሺ ሰማንያ አንድ ሰባ ሰባት እሺ። መልካም ቀን።